እኔ ቤት ቤት ረዴት ነኝ የምለርዳው
እናት ዊዝድሮ ያረግኩኝ ከዛ ወዴት እንደሄድ አልገባኝም። ዊዝድሮ አልሆነልኝም፣ ወደ አካውንቴ አልገባም ማለት ነው።
እሺ የቤት ቤት ቁጥራውን የደወልክበት ነው?
አዎ አዎ።
እሺ ስንት ብር ነው?
ሁለት ሺህ
withdraw ያደረግከው በ voucher ነው።
በ voucher ነው። አዎ የሆነ ጓደኛ አጋጣሚ እኮ ቁጭ